ሄሎ ሄሎ ጤና ይስጥልኝ።
ጤና ይስጥልኝ። ሰላም ሰላም ዘነበች ከ ChipChip ነበር የምደውልልዎት።
አዎ እሑድና ቅዳሜ እንዳወጣ ብዬ ደውያለሁ። ሁለት ደውያለሁ ቢሮ።
OK። ስለዚህ ዛሬ መረከብ አይችሉም ነው እቃውን?
አዎ አዎ ደውያለሁ። ትናንት ትናንትናም ደውያለሁ፣ አርብ ዕለታም ደውያለሁ። ቅዳሜና እሑድ የለንም ቢሮ ስለሆነ OK። driver ኡን አንበሳ ጋራጅ።
አግኝቶት ነበር ዛሬ?
እ?
እ፣ driver ኡን አግኝቶት ነበር ዛሬ ደውልልዎት?
አይ driver ኡ አይደለም የደወለው ከቢሮ ትናንትና ደውለው ከትናንት ወዲያ ደግሞ የደወልኩ ትናንት ደግሞ ደወሉ ልኩት በቃ ቅዳሜና እሑድ እንዳያወጣ ብያቸዋለሁ። ሄሎ ሄሎ ሄሎ ሄሎ ሄሎ አቤት አረ ይቆራረጣል። የስልክ እንደሆነ እኔ እንጃ። ሄሎ ሄሎ ሄ-